ተመስገን እባክዎ የምንረዳው?
እንትን አልሰራም ብሎኝ ነው።
ይቅርታ ምን አሉኝ ደንበኛችን?
አልሰራም ብሎኝ ነው።
ምንድነው ምንድነው አልሰራም ያሉት?
እንትኑ አልበራም ማለት ነው ምስኪኑ ማለት ነው።
account ኦት ነው?
cashier ውም አይሰራም cashier ውም አይሰራም።
እሺ አንዴ መስመር ላይ ይጠብቁኝ።
ሄሎ ሄሎ እሺ ምን ነበር
አል እንትን ይላል hardware ID ነው ምናምን ብሎ እዛው እንትን ይላል አያስገባውም።
እኮ ምንድን ነው የሚለው ልክ አይደለም hardware ID ው ነው አ እኮ የት shop ነው
አ ድሬዳዋ ነው ኪሩቤል ኪሩቤል አ
እኮ የ shop ኡ ስም እ የ shop ስም
ማለት ይሹ
ሃርድዌር አይዲ
ሚለው አዎ እንደዛ ነው የሚሉት እነሱ እኮ customer ነህ ወይስ agent ነህ ከዚህ ከ- የና- ከእናንተ ነው ቀጥታ እ customer ነን
እኮ customer ላይ እኮ hardware ID የለም
እ customer ላይ የ hardware ID አይጠይቅም እሺ የሚሉትን screenshot አድርገው ቴሌግራም ላይ ላኩልን
ያ ሚለውን አዎ
እሺ እሺ መልካም ቀን